ሄሎ ሄሎ ወይማ ወይ አሁን ደውዬ ነበረ። ደውዬ ብለሽኝ ስልክ ሰጥሽኝ ነበር።
እሺ ዜሮ ዘጠኝ ዜሮ ሶስት ላይ እ አ
እኮ ሳንጨርስ እዛ መጨረሻ ሰማንያ ሁለት
እ መጨረሻ ሰማንያ ሁለት አይደል
እኮ እንደዚህ ሰጠሽኝ ስልክ ላይ ደወልኩኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት ሀያ አ ሶስት አ ሰማንያ ደወልኩ እያወራሁት ምንም አልተረዳሁትም። የላ- የተላከው ነገር ከፈትኩት ግን አልተረዳሁትም። ይሄን አስገቢ ያን አስገቢ አለኝ። የሆኑ ኮዶች ናቸው እና በግልጽ ማስረዳት አለበት ዜሮ አይደል?
ሶስቱን አንተ ነው የምትይዘው? ወዬ support እኮ- ፈልገው ወዬ የተላከው ነገር ምንም አልገባኝም እና በግልጽ አስረዳኝ።
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እንዴት ነህ?
እግዚአብሔር ይመስገን።
ከ Next Travel ከሚባል company ነው የምደውለው።
እሺ እ cash register ኡ የ service እ እንትን license expire ይላል እና ቴሌግራም ላይ የተላከልሽን አስገቢ አለኝ። እ እንትን call center ደውዬ እናንተ እሺ፣ welcome to ስኬት ነው የሚልሽ።
አ እሺ፣ ስለዚህ እ፣ ወይም ደግሞ ቀንሽን ወደ ኋላ አድርጊው።
ቀ- ምን የምንን ቀን ወደ ኋላ ላድርገው?
የኮምፒውተሩ የኮምፒውተሩን ቀን ወደ ኋላ ላድርገውና ልደውልልህ።
እሺ እሺ